ጤና ይስጥልን አሪፍ ዴ የደንኝ ዋኮብ እንርዳ
ጤና ይስጥልኝ። የቴሌብር ትራንዛክሽን አድርጌ ነበር ከወልድ ስፖርት አስመዝግቤም ነበረ።
እሺ ቴሌብር ከምን ወደ ደግሞ ምንድን ያሳሉት?
ከሁሉ ስፖርት ከ- ወደ ቴሌብር
እሺ አልገባሉትም።
አዎ ትራንዛክሽን ብሎ መቼ ነበረ ሰክሰስ ሲሆን ከትላንት ወዲያ መቼ ነበር ያስተላለፉት?
ትላንት ከትላንት ወዲያ ወዲያም መች እኛ ነው ጋር የሚባል?
ደውሎ ዛሬ ዓርብ?
አስመዝግቦ ነበር።
አዎ አስመዝግቤ ነበረ።
እሺ ስሞትም አለ ቢያልፈልግሎት ትናንት ነው በቃ ድምፆት ትንሽ ይቆራረጣል።
እንዳልኑ ዘለቀ በቀለ
እናኑ ዘለቀ በቀለ
እሺ መስመር ላይ ጠብቁኝ አንድ ጊዜ እሺ ደንበኛችን ተላልፎሎታል የሚመለከተው ክፍል እ፣ ምን ያህል ነበር መጠኑ መቶ ብር መቶ ብር እሺ እኔም ደግሞ ያስተላልፍሎታል ለው ግን ተላልፎሎታል የሚመለከተው ክፍል እየታየሎት ነው okay የእነሱ ቁጥር የላችሁም አይሰራም ስልካቸው የሁሉ እ፣ ስፖርት እምቢ አሉት አዎ እዛ የሁሉ- website ኡ ላይ ያለውን እ፣ ስልክ ነው website ላይ ያለው መጠቀም አይሰራም
ምናልባት አሁን አልሰራም ይሆናል እንጂ
መጋገር ተላልፎሎታል ደንበኛችን እሺ ማኪያ እሺ በጣም እሺ ሌላ መረዳት አመሰግናለሁ።
ነገር አለ እሺ የለም ማኪያ አመሰግናለሁ ስለደወልን አመሰግናለን አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጥ መልካም ቀን መልካም ቀን ላንቺ